Hello okay መልሼ የደወልኩ ይቅርታ። driver ኣችን እዚህ ራሱ ደውሎ ስልክ እንደማይነሳለት አሳውቆ እኛም ስንሞክር ትንሽ ያስቸግር ነበር ስልኮት እና ከዚህ ከቢሮ ነው ሁሉ መልስ return አድርግ ተብሎ ነው የመለሰው እና ተመላሽ ሆኗል order።
እሺ ችግር የለውም።
ለነገ እንድመጣሎት እናደርጋለን። ይቅርታ።
እሺ
እሺ መልካም ቀን።